ሄሎ
ሄሎ ሄሎ፣
ሰላም ጤና ይስጥልኝ።
ሰላም አብሮ ይስጥልኝ።
አለን ምን ልርዳው?
የሆነ ስልክ ላይ ብር የቆረጠ ነው። ለዚህ ነው የደ- የደወልኩት።
የቴሌቪዥን ጌም ደንበኛ ሲሆኑ በየቀኑ ትኬት ስለሚገባሎት ነው። በሚገባሎት ትኬት ጌሞችን መጫወት
አንዳንድ ብር ስለሚቆርጥ ነው። ለዚህ በእናንተ መስመር አቁረጡ ብዬ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ነው ለማቋረጥ የሚለን
እሺ እሺ።
እሺ